ஹலோ ಹಲೋ ಹಲೋ ಸರ್ ಸಲಾಮ್
ಏನು እንትን ಮ- መርሃባ ቱሪን ትራቭል ምናምን ላይ አይቼ ነበር ಆ, እሺ የቱ ጋር ነው የምትፈልገው?
እ?
የቱ ጋር ነው የምትፈልገው?
አይ መረጃ ለመጠየቅ ያክል ነው እ?
እንዴት ነበር ስራው ለምን?
እንደሚሰራው እ?
መረጃ
መረጃ
እ።
እ፣ መረጃ ምንድን ነው?
መረጃ ለመጠየቅ ያክል ነው እንዴት ነው የሚሰራው delivery ው እንዴት ነው የሚለውን ለማወቅ ፈልጌ ነው።
አዎ አዎ እንትን office ን ትመጣለህ። ከዛ በኋላ
እ።
ትጠይቃለህ። እሺ የት ነው office አችሁ ያለው
እ?
office የት ነው ያለው
ሴራ አምስት ነው።
ማንኛውንም ዕቃ deliver ማድረግ ይቻላል እንዴ ሙዬ
እ?
ማንኛውንም ዕቃ delivery ማድረግ ይቻላል ወይ አስጭኖ ማምጣት
አዎ አዎ የለም እ?
የለም